ሄሎ ከሚስት ቤት ነው።
ሄሎ
አሁን አሳውቃና አለች። እሺ ትንሽ ደቂቃ ጠብቃት፣ ይሸፋፈላል።
አይ እሱ ነው የሚገርመኝ። ገብቶላል በቁጥር አለ ቁጥር ዝም ብሎ ቁጥር ችግር የለውም። እሺ ሁለት አልመሰላትም ነበር፣ ለዛ ነው። አንደኛው ገብቷል፣ አንደኛው አልገባም አይደለ?
አራት መቶ ሰማንያ እና ሁለት ሺህ ነበር አራት መቶ ሰማንያ ስለዚህ አስገባለ ይገባል። እሺ ይኸው አሳውቃላለች። አሁን አሳውቃላለች። ትንሽ ደቂቃ ጠብቅ። እኔም እኔ ራሴ እደውልልሃለሁ።
እሺ እሺ ኧረ በስመ አብ እሺ ችግር የለውም። እኔ እደውልልሃለሁ። እሺ